Oh, I hear. Oh,
በድንገት ያለፈውን ጊዜ በትዝታ ባስበው ተጉዤ ወደ ኋላ እኔ ሳጣሁ ምላ
ይቅርና ማሰብ በትካዜ አጫውተኝ ስላለፈው ጊዜ
በድንገት ያለፈውን ጊዜ በትዝታ በሀሳብ አስታውሼ ወደ ኋላ እንባ ባይኔ ሞላ
ይቅርና ማሰብ በትካዜ አጫውተኝ ስላለፈው ጊዜ
ክፉ ደግ ላሳየኝ በሕይወት ዘመኔ ክብሩ ይመስገን ለአምላክ ልበል አስቀድሜ አራትም ቅኝቶች ዜማን ተቀኝቼ ቅርስ አስረክቤያለሁ ላሉት ወገኖቼ
አንቺ ሆይ ባቲ አምባሰ ዘታ ከነፍስህ የወጣ የጥበብ ስጦታ እያወረስከን ሞላ ሳይቀር ተደብቆ ይኖራል ከኛ ጋር ክብርህን ጠብቆ አደራ ላለሁ ደግሜ ለጥበብ በቆየው ስሜ አትዘን ሀሳብ አይግባ ያፈራል ዛሬም አበባ Ay babam, ay babam ሆዴ ay babam, ay babam ሆዴ እስካለ መጪው ትውልዴ ዛሬማ ተተኪማለኝ ዛሬማ ተተኪማለኝ ወይን የሚቀበለኝ
I hate it. Oh, yeah.
በድንገት ያለፈውን ጊዜ በትዝታ ባስበው ተጉዤ ወደ ኋላ እኔ ሳጣሁ ምላ
ይቅርና ማሰብ በትካዜ አጫውተኝ ስላለፈው ጊዜ
በድንገት ያለፈውን ጊዜ በትዝታ በሀሳብ አስታውሼ ወደ ኋላ እንባ ባይኔ ሞላ
ይቅርና ማሰብ በትካዜ አጫውተኝ ስላለፈው ጊዜ
የዘመኔን ዋርካ ግንዱን ተጠግቼ ይሄዋ ዜማ አለው እውቀቱን አግኝቼ ከቀደሙኝ ማወቅ ሆኖልኝ መላዬ ተምሬያለሁ ብዙ እኔም ከጥላዬ
እያሬዳዊ ዜማ በሚያንቆረቆረው ተቀበልኩ አደራ ከድምፅ በሚያምረው መቼም ላላጠፋ ጥበብን ከደሌ በአገር ፊት ቃል ልግባ ከመድረክ ቆሜ
አደራ ላለሁ ደግሜ ለጥበብ በቆየው ስሜ አትዘን ሀሳብ አይግባ ያፈራል ዛሬም አበባ አይ ባባም አይ ባባም ሆዴ አይ ባባም አይ ባባም ሆዴ እስካለ መጪው ትውልዴ ዛሬማ ተተኪም አለኝ ዛሬማ ተተኪም አለኝ ወይን የሚቀበል አይ ባባም አይ ባባም ሆዴ አይ ባባም አይ ባባም ሆዴ እስካለ መጪው ትውልዴ ዛሬማ ተተኪማለኝ ዛሬማ ተተኪማለኝ ወይን የሚቀበል አይ ባባም አይ ባባም ሆዴ እስካለ